ትንሽ ብያችሁ ሰላም ነኝ እባክዎ ምን ልርዳዎ?
እንትን አድማስ ሎተሪ ቆርጬ ነበረ። ሄሎ ደንበኛችን
እና ቁጥሩ ጠፋብኝ። እንዴ ምን ምንድን ነው ማድረግ የምችለው? ያለ ምንድን ነው ማድረግ ያለብኝ?
ደንበኛችን የደወሉት ወደ አሪፍ ፔ ነው።
ማሲ የደወሉት ወደ አሪፍ ፔ ነው።
እሺ የ- ቅድም ደውዬ ነበር። በዚህ እሺ
እንደው እልክልሻለሁ ነው ያለችኝ። ተሳስቼ ነው ቁጥር?
ቁጥር ተሳስተው እንዳይሆን
እሺ እሺ